order ነበር ማለት ነው ያልኩሽ።
ጤና ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው።
እግዚአብሔር ይመስገን።
እ order አድርገን ነበረ ሽንኩርት ትላንትና እሺ
አልመጣልንም።
እም፣ ትላንት ነበር ያደረጉት።
አዎ እስኪ አንዴ ቁጥሮትን ይንገሩኝ። እስኪ ስልክ ቁጥር ዜሮ ዘጠኝ አስራ አንድ አስራ አንድ ሀያ አንድ እሺ
ዘጠና አርባ
ሰብለ በሚለው ነው።
አዎ ስልሳ ዘጠኝ ሰባ ሶስት order ነበር ልከውልኛል text አዎ አዎ፣ ወጥቶሎታል። እም፣ ስልክ ቁጥር ልስጦት የ driver
እሺ እሺ ዜሮ ዘጠኝ ስልሳ ዘጠኝ
ዜሮ ዘጠኝ ስልሳ ዘጠኝ ዜሮ አንድ
ዜሮ አንድ ሰባ አራት ስልሳ
ሰባ አራት ስልሳ እሺ አመሰግናለሁ እሺ መልካም ቀን አሜን